የገበሬ ምርት
hello ወዬ፣ አቤት ደውለሽ ነበር?
ደህና ነው።
ደህና ነኝ። እህ? ወይ ቸር ነሽ እንዴ? የአንቺ ስልክ ምንድን ነው? save አላልኩትም እንዴ?
ምን አቅም አለው? ሁሌ save አታደርገው አንተ። ወይ ሁለት ያድርገው ይሁን አላውቅም።
አንቺ እንግዲህ ወደፊት check እናደርገዋለን። ደህና ነሽ?
አለ እንዴት ነህ?
አለን አለን። ምን ልታዘዝ?
ስማማ ባለፈው ፓስፖርት ያወጣኸው በ system አይደል?
አዎ system ኣ system ነው።
እሱ ይሰራል እንዴ system?
አይደለም እዚያው እጄ ነው እንጂ ቀጥታ አልኩኝ። system ኣቸው ማለት ነው እ
አይ እንትን አይልም፣ አይሰራም። ለብር እዚያው የራሳቸው ነው የሚያሰራው። እንትን ልጅ ምን ፈልገሽ ነው ታውቂ? እ
ልጅ አለ ብዬ ሰው
ምን ነው hello hello